ሶስት እባክዎ ምንድን ነው?
ምን ነው system የሰራ አይደለም እንደ ሁለት ሶስት
አዎ update የተደረገ ነው።
እህ system update የተደረገ ነው። ደንበኛችን
አሀ ይቆያል።
እ ያው ገደቡን አናውቅም፣ ግን update ሲደረግ ይለቀቃል።
ዛሬ ቀን ሙሉ ቢያንስ ሁለት ቀን ይሆናል።
እርግጠኛ አይደለንም ጊዜውን፣ ግን update የተደረገ ነው።
እሺ።
እሺ፣ መልካም ቀን።